Industries.
Hello.
አቤት hello፣ አቤት ጤና ይስጥልኝ። መንግስት ቤት
ማታ የሆነ ብር withdraw አድርጌ ነበረ። አልገባም።
እሺ፣ ስልክህን ንገረኝ።
ያስገባበት አይ የቤት ቤት ቁጥርህን
ሰላሳ ሰላሳ ሰማንያ ሰማንያ አምስት ሀምሳ ስድስት ሀምሳ ስድስት
ሀምሳ ስድስት ዘጠና አምስት ዘጠና አምስት እሺ፣ አንዴ ጠብቅ። ስንት ብር ነው?
አስር ሺ እና አምስት መቶ
መቼ ነው የሞከርከው?
ማታ ነው እንትን ያልኩት withdraw ያደረኩት
balanced ነው የሚለው ገብቶልሃል እኮ
አልገባ እኔ ጋር አልደረሰም።
ዜሮ ዘጠኝ ሰማንያ ሶስት ዘጠና ዘጠኝ ሰማንያ ስምንት ዘጠና አንድ የሚል ስልክ ውስጥ ሁለቱም ገብቷል።
ግን እኔ ጋር አልደረሰማ።
አሁን እኔ ቼክ ጋር አልደረሰም።
አድርገዋል?
እ?
አሁን check አድርገኸው ነበረ?
አዎ አድርጌው ነበር። አሁን ሳንቲም ፔም ደውዬ ነበር። አገብ- ምን አሉ?
እናስገባ ምናምን ነው እንጂ ያሉት አላስገቡ። መጀመሪያ እንትን pending አድርጎ ነበረ።
አዎ መጀመሪያ pending ነበረ። ከዛ አዎ።
አሳወቅናቸው እ፣ በዚህ በዚህ ስልክ አ፣
እ፣ deposit አድርገው ብለን አሳወቅናቸው። አስር ሺህ ብሩን እና አምስት መቶ ብሩን እዚህ ጋራ ልከውልናል። balance ነው ገብቶለታል ብሎ ልከውልናል።
እኔ ጋር አልገባም ሳንቲም ብሩ።
እስኪ ደውልላቸውና ቤት ቤት ጋር ደውዬላቸው ባላንስን ብለውኛል፣ ግን እኔ ጋር ምንም የገባልኝ ነገር የለም በላቸው።
ወይ እሺ እሺ